Hello Hello ሀቢብ ቤት አቤት አሁን ያልከኝን order area manager ህን ነው የምታናግረው እሺ ከአንተ ስላልሆነልኝም ያልከውን እሺ ማንን ብስራት ነው ያለኝ
ብስራት እኔ አይ እንጃ አይደለም።
መቶ- አይደለም እሺ ደውለህ የቀደሙንም ንገረው ይሄ complete ምናምን ያልኩህን
እ፣ እም፣ ስለ- ስለ ሁለቱም ንገረው እሺ
ለማ ለ area manager ህ
area man ለዳዊት ማለት ዳዊት ነው ለዚህ ለጎ አካባቢ area manager ለምን?
በቃ ለእሱ ንገረው ሁለቱንም የነገርከኝን case እሺ
እሺ እሺ እና complete አትይልኝም ታዲያ እሺ ማለት ነው እ እሺ እሺ አደርግልሃለሁ እሺ